ስፖርት ነው የምንወደው?
ಹಲೋ ሁሉ ስፖርት ነው የምንወደውት? ሄሎ ላይ ዊዝድሮ አድርጌ ነበረ በሳንቲም እሺ
እና እንትን ላይ ቴሌግራም ላይ ላክ ብለሽኝ
እሺ።
ልክ ያለው ቼክ እንድታደርጉ ሆን መቼ አልገባልኝ።
ነው የላኩት?
ትናንትና ጠዋት ማን ነው ስሙት? የቴሌግራም
ዮሐንስ ወይም ደግሞ ስቶፕ አስኪንግ
ስቶፕ አስኪንግ። እሺ፣
እም። አገኘሽው?
አንዴ እሺ። ዛሬ አይደል ያናገሩ ደንበኛችን?
ዛሬ ነው ያናገርኳቸው። አዎ።
ከሶስት ግን ደቂቃ የተላከው ትናንት ጠዋት ነው። አዎ አዎ።
እሺ። ስልክ ቁጥሮትን አንድ ላይ አድርገው የላኩልን እና እናስተላልፍሎታለን። ቴሌ ብሬ ላይ እስካሁን አልገባም ነው ያሉት አይደለ? አንድ ሺህ አዎ።
አንድ መቶ ሀምሳ ብር በቃ አንድ ስልክ ሺህ አንድ ቁጥር መቶ ይላኩልን፣ አንድ ላይ እናስተላልፈዋለን።
መልካም እሺ።